ይበዛዋል። እንዲህ ኪሳራሽ። ኧረ እባክሽ
ሄሎ ሄሎ አቤት።
ሰላም ከችፕችፕ ነበር የምደውልልዎት።
እሺ የታመነች ስልክ ነው አይደለ?
ነው እሺ ዛጎል cheese order አድርጎ ነበረ
እንዴ? በዚህ ሰዓት? አዎ አዎ ያልመጣ አይደለ?
አልመጣም። ቅድም ደዋችሁ ነበረ። ምርቱ አልቆብን ነው ነገ እናምጣልሽ አላችሁ።
አዎ እና ነገ የት እንደሚመጣ እስኪ location መልካ ቢነግሩኝ።
መልካ መልካ።
መልካ ነው አዎ እኔ እንትኑ direction ኑ እንደዛ ነው። እንትን ያደረኩትን ቸርቸራ መልካ ሆቴል።
አስተካክሎታል። Okay አዎ፣ በቃ ነገ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ እ፣ ሳሙናም አለኝ የመቼ ነው እሱ delivery date ኡ ደርሷል?
ሀያ አራት ሰዓት ውስጥ ይላል። ከትናንት ወዲያ ነው ትናንትና ነው እንትን ያደረኩትን አንድ ሰው ጎሎ ዛሬ ነው ጠዋት የተሞላው።
Okay ዛሬ ከሆነ ያው ለነገ አንድ ላይ ይመጣልዎታል ማለት ነው።
አዎ ነገ እንዲመጣልኝ።
በቃ እሺ፣ እሺ እሺ፣ መልካም ምሽት።
እናመሰግናለን። እሺ ማ-